Hello ጤና ይስጥልኝ። Best Bet
ሰላም ነው።
እግዚአብሔር ይመስገን። ምን ነዳ?
አማ ነው ሚለ ታውቃለህ ጋሼ፣ እሺ
ያ ተነጎረኝ ማታ
እሺ።
withdraw አደረገኝ።
ድምጽ ግን በደንብ እየተሰማኝ አይደለም፣ ርቆብኛል።
ምን አልክ?
ድ- ድምጽ ርቋል፣ እየተሰማኝ አይደለም።
እሺ የትና የተነጎረኝ ማታ እሺ እሺ እ፣ withdraw- withdraw አደረገኝ። የኔ account እሺ
ሶስት ሺህ ብር ነው። account ኡ ደግሞ አልደረስም። ዛሬ አስራ ዘጠኝ አይደለም እ፣ የ- hello እሺ እሺ። በቻፓን ያረከው
አዎ፣ withdraw አደረገ። account ወጌገን ባንክ ገና አልገባም፣ ምንም አልገባም። ትናንት እሺ ተነጎረ ሁለት ጊዜ ደውለ፣ ትናንትና ሶስት ጊዜ እሺ።
ደውለ፣ ማታ ሁለት ጊዜ ደውለ፣ አሁን ደግሞ ይደውላል። ሁሉ ዛሬ ሰው ይስተካከላል።
ይገባል፣ ሁሉ ለ- ለቻፓዎች አሳውቀናል። ተበላሽቶ ስለነበር ነው ባዘዝክበት ሰዓት ላይ ተበላሽቶ ስለነበር ነው ተስተካክሎ ነበር እ፣ ግን ብዙ transaction ኦች ስላሉ የሁሉም አልገቡም። አሳውቀናቸዋል። ዛሬ ዛሬ ተስተካክሎ ያስገ- ያስገቡላልሽ ወደ account ወደ ወጋገን ባንክ ነው ያልከኝ አይደለ?
አዎ ይገባላል። አሳውቀናቸዋል። ለቻፓ ያስገቡላልሽ።
እንዴ፣ ሁሉም ሰው ዛ- ያስገባል።
ዛሬ ይገባል።
ምንም ተበላሽቶ ስለነበር ነው አንተ ባዘዝክበት ቀን ከትላንት ወዲያ ተበላሽቶ ነበር በቻፓ ወጪ የሚደረጉና ትላንትና ነው የተስተካከለው። ግን ብዙ request ስለነበር የሁሉም አልገባምሽ። ለዛ ነው
እናንተ ደግሞ ግን አሁን ይገባል። ሁሉም ሰው ከደውለ አሁን ይገባል፣ በኋላ ይገባል፣ አሁን ይገባል። ሁሉም ሰው እንደዛ ይላል።
ዛሬ በእርግጠኝነት ይገባል። ችግር የለው።